ಶಬಾಲು ಕುಬಲ ಕುಬಲ አረነስ ናፍቆኛል ኩበሎ የሸበሎ ወጣት ኩበለ አረነስ ናፍቆኛል ኩበለ እናንተው ሰው በሰው ይገኛል። ሸበላው ሙሽራ ኮበለ እንኮበለው ሙናየነ ኮበለ ገን መጋን አብሮ አደግ ልጅ እንደነ ከቃናዬ ቃናዬ የኮሪያችን ውሃ ማስከናታፊያችን እየሸጡንን ቁጭ መገባበዣችን የጎጆ ሰንበሌጥ ስብሰባ ጎልላት ቅጠልና ቁበት የሚጨስበትን ውሃ የማለዳ ፀሐይ ጎህና ጀንበሮ መገናኛችን ተድላችን ነበረ ተሸክመ ስንሄድ ገበያ እምቧይ ተወራውረን ሲሻን መተያያ የሸበሎ ኩበለ ኩበለ አረ እኔስ ናፍቆኛል ኩበለ የሸበሎ ወጣት ኩበለ አረ እኔስ ናፍቆኛል ኩበለ በሰው ይገኛል ሸበላው ሙሽራ ነው ኮበለ ኮበለው ሙናዬ ኮበለ ግን መገን አውራደቅ ልጅ እንደነከ ቃናዬን ቃናዬን መችባ ጎደፎ ደጋ የታመምኩት አይኔን መችባሽም አልሆነ እንከት ያልኩት ጎኔን እምመደከም አስከልክ ትቼው ሰውነቴን ሱና ፍቃድ አለሁ አንተንና እናቴን ማለዳው ፀሐይ ጎህና ጀንበሮ መገናኛችን ተድላችን ነበረ ስንሄድ ገበያ እምቧይ ተወራውረን ስሻን መተያያ መተያ ኧረ ገዳም ሆነ ኧረ ገዳም ሆነ ና Somebody I got it. Somebody I got